መሰረተ ብረት ሄሎ እንዴት ነው? እንዴት ዋልሽ? እሺ ፍቅር ሃምሳ ስድስት ሀያ አንድ ሃምሳ ስድስት ሀያ አንድ
ሀምሳ ስድስት ሀያ አንድ ምን ሆነብህ?
እስኪ ፒኗን ይልኝ የኔ እናት።
እሺ እሺ አይ አይ ፍቅር እሺ አንቺን ማይበት ቀልቤ እንደ ተራራ ርቆ ቢቀርም ባይቀርም እበላለሁ እበላለሁ እበላለሁ አንተ